ጤና ይስጥልን ድምፅሽ ጠፍቷል።
መልሼ ደወልኩኝ። አዎ፣ ኔ- ችግር ያ ኔትወርክ። እሺ ደንበኛችን ያው አ- አሪፍ ፔይ ይሄ ሶስት ዜሮ የሚለው አዲስ ብዙ ፊቸሮች የተጨመረበት እ፣ ከምንሰጠው በፊት ከምንሰጠው የ- ከነበረ አገልግሎት አዳዲስ ፊቸሮች የተጨመሩበት ነው። ያንን announce የምናደርግበት ቀን ስለሆነ እዛ ዝግጅት ላይ እንዲገኙ እርስዎን ለመጋበዝ ነበር የደወልነው።
እሺ፣ እሺ፣ አመሰግናለሁ። ቦታ የት ነው አልሽኝ?
እ፣ በኢትዮጵያ ብሔራዊ ቲያትር ታህሳስ ሶስት ከጠዋቱ ብሔራዊ ሶስት ሰዓት እስከ አምስት ሰዓት አዎ፣ ብሔራዊ ቲያትር እሺ።
እሺ፣ ደንበኛችን እንደሚገኙ እርግጠኛ መሆን እንችላለን።
አዎ፣ በጣም እሺ፣ አመሰግናለሁ። መልካም ቀን ይሁንልዎት።
እሺ፣ እሺ፣ thank you።